ሄሎ ሄሎ፣ አቤት፣ ሰላም ጤና ይስጥልኝ።
ሄሎ አቤት፣ አቤት፣ ሰላም ነው።
ሄሎ አቤት፣ አቤት፣ ሰላም ጤና ይስጥልኝ።
አቤት፣ ስሜ ሰላም ስሙ ነው።
ነው። እንዴት ነው?
ታዲያ ነው ግን አለን። ከዚህ በፊት ስለ አክሲዮን ጉዳይ ተነጋግረን ነበር።
እ ከፍሊንት ሰው ነው ምስሉ።
አ ሰላም ነው አዎ፣ ሁሉ ሰላም ነው። እንዴት ነው?
አለን እግዚአብሔር ይመስገን።
አለን። ተጠፋፍተን ስለ አክሲዮን ጉዳይ ተነጋግረን ሰውን ልክ ብሎት ነበረ።
እ ተነጋግረን እንደነበረን አዎ እየበኝ ነበር።
አዎ፣ እሺ እንደዛ ከሆነ እዚህ አዲስ አበባ ከሆኑት እ፣ የእኛ ሽያጭ አማካሪዎቻችን በየቦታው ስላሉ መረጃውን እንዲሰጡ አ እስካሁን አዲስ አበባ አልተመለስኩም ነበረ እና ጓደኛዬም እዚሁ ነው። ለዛ ነው ገና process ኡን ደግሞ ሌላ ነገር የምነበረው ብሩም እያስተካከልን ነው እና አ፣ ወደዛ ለመጀመር አሁንም አልተውንም ነው።
አይደለ?
አዎ
መልካም በቃ እንደዛ ከሆነ እዚህ ከሆኑት እ፣ ካሉበት ቦታ ሄደው መረጃውን ሽያጭ አማካሪዎቻችን እንዲሰጡ ማድረግ እንችላለን።
ችግር የለም እንደውላቸው ነው።